Hello hello ጤና ይስጥልኝ። ማደ ዩቲዩብ ትምህርት ለመማር ነበር። እሺ እንዴት ነው ክፍያ መክፈል የምችለው?
ክፍያ ከተመዘገቡ በኋላ አካውንት በራስ አካውንት ብሩን ያስገቡና ፎቶ ፎቶ አንስተው ወይ ደግሞ screenshot አንስተው በ mobile bank ተከታሉ ቴሌግራማችን ይልኩልናል።
ስንት ነው?
ከዛሬ በኋላ አስራ አምስት ሺህ ብር ነው። ዛሬ የመጨረሻ የ discount ቀን ነው።
ለስንት ወር ነው?
ሶስት ወር
የሚከፈል? በሳምንት ስንት ነው? ሳምንት ነው በሳምንት ሶስቴ ነው። ከምሽቱ አስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል
እሺ በንግድ ባንክ ብቻ ነው ማስገባት የምችለው?
እስካሁን እጃችን ላይ ያለው account እሱ ነው።
okay እሺ አይ በአንድ በሌላ ሰው አካውንት ለእኔ መላክ ይችላል?
ሸር ሸር ከዛ ግን ሌላ ሪሲት ግን ትልክልናል።
አዎ፣ በቴሌግራም አዎ። ስለዚህ ለገዝግቦ
ላይ ማለት ነው።
ስም አለበት ቤተልሔም አለማየሁ
በተለይም አለማየሁ አዎ
የት አድርግ የት አካባቢ ኮልፌ ነህ?
ኮልፌ ኮልፌ ቀራኒዮ
ኮፊ እሺ ስልክ ቁጥሩን ይነግሩናል።
እሱ ላይ ስልክ ቁጥሩን ንገሩኝ።
አርባ አራት
እሺ ስልሳ አራት ዘጠና ሰባት
ሰባት ሰማንያ ዘጠኝ ነህ?
ሰማንያ ዘጠኝ
ኦንላይን ነው መማር የፈለጉት ወይስ በአካል አይ በአካል በአካል ነው መማር የፈለጉት?
አዎ
account ተደረሰበታለህ?
እሺ በተደረሰበት account የከፈሉትን የከፈሉትን ብር ፎቶ አንስተው ይላኩልሃል።
እሺ
ከዛ ሙሉ ስምዎትንና ስልክ ቁጥሮን አብረው ላኩ።
እሺ
እሺ ቀኑን አውቀውታል አይደል? ሰኞ ሮብ
አዎ አስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ነው።
class ስንት ነው የሚሰጠው?
ሀያ ሀያ ሰልፍ ነው።
እሺ ነው ይልክልሻለሁ። ግን የምልክበትን ቁጥር ትልኪልኛለሽ እኮ account number አሁን እልክልዎታለሁ።
እና ቴሌግራም የምትጠቀሙበትን አን- እንልክልሽ ማለት ነው።
እሱ በሱ ላይ text እልክልዎት ቴሌግራም በምንጠቀምበት ቁጥር የሀያ ሶስት ሰዓት ትምህርት ነው። አንድ ሺህ ብር ሀምሳ ብር ነው የሚሰጠው። ይህ ማለት በነፃ ነው። ግን ማለት ነው።